ሄሎ ሄሎ ሄሎ አቤል አቤት ሰላም አቤል እንዴት አደርክ?
ደህና እግዚአብሔር ይመስገን።
እ ገነት እባላለሁኝ ከላይን አዲስ ነው የምደውልልህ።
እሺ እ process ጀምረሃል እኛ ጋር አይደል?
አ so document ኦችህን እያየሁኝ ነበረ። አብዛኛው ተሟልተዋል። እ application ም ተጀምሮልሃል እና እ ፎቶግራፍ ግን የለህም አቤል።
እሺ እዚህ እዚህ ጋር communication ኡን እያየሁኝ ነበር። I think ኢማን ባልደረባዬ ነች አይደለ? communicate ስታደርግ የነበረው No I think ዳግማዊት መሰለኝ።
እ ዳግማዊት admission team ነች። ስለዚህ ምንድነው አሁን ዛሬ ማለት ነው ከቻልክ ላክልኝ እሺ፣ ፎቶግራፍ ፎቶ- ግን እ፣ ምንድን ነው የምልከው? በ ፎቶግራፍ ካለህ already ነጭ በነጭ background የተነሳው ሶስት በአራት ለመታወቂያ የምንነሳው ፎቶግራፍ የለም።
አዎ፣ እንደሱ አይነት ካለ already ላክልኝ፣ እሺ።
ከሌለህ ደግሞ ተነስተህ እ፣ ላክልኝ ማለት ነው ዛሬ።
በእንትን ነው የምልከው ወይስ የታጠበ ነው? ወይስ- ቴሌግራም ላይ ቴሌግራም ላይ አ፣ soft copy ውን ላክልኝ። አዎ ቴሌግራም ላይ ላክልኝ። communicate እዚህ እያደረግኩ ባለሁት ማለት ነው። hi ገን hi this is ገነት ብዬ እልክልሃለሁኝ። በዛ ቴሌግራም communicate ማድረግ ጀምረሃል አደለ?
አ፣ ስለዚህ እያየሁኝ ነው። ለዛ ነው እሱ እዛ ላይ ላክልኝ ዛሬ። እሺ እሺ alright። እሺ እሺ። አቤት መልካም ጊዜ ሆነ።
አመሰግናለሁ።
ችግር የለም። እሺ ቻው። እሺ